ወደ ደሴ ስሄድ ኮምቦል ሸመሸብኝ ወንበር ሸመሸባት እተዋዋለሁ ስል ደግሞ አገረሸብኝ ደግሞ አገረሸባት ላይጨረስ ፍቅር ምነው ጀመርክብኝ ምነው ጀመርክባት ላይጨረስ ፍቅር ምነው ጀመርክብኝ ምነው ጀመርክባት እንገናኛለን ወይዬዬ ልቤ አይቆርጥም ተስፋ አቤት አቤት ብደነዝዝ እንኳ አላላላ ቆሜ ባንቀላፋ
ሰሰሰ እንደተለያየን ወይዬዬ መች እንቀራለን አዲስ አበባ ላና ያየየ እንገናኛለን አቤት ሰሰሰሰሰ
ተኝቼ ላልተኛ መባነኑ ባሰኝ በባንር ባሳት የት አገር ሆነ ነው የምትቀሰቅሰኝ ፓሪስ አካባቢ ሩቅ ለሩቅ ሆኖ ለተለያየ ሰው በተለያየ ሰው መቼም ደብዳቤ ነው የልብ የሚያደርሰው የልብ የሚያደርሰው ደብዳቤ ቢጽፉት እንደ ቃል አይሆንም እንደ ቃል አይሆንም።
እንገናኝና ልንገር ሁሉንም ልንገርሽ ሁሉንም እንገናኛለን አይሄየየ ልቤ አይቆርጥም ተስፋ አቤት አቤት ብደነዝዝ እንኳን ላላላላ ቆሜ ባንቀላፋ ሰ ሰ ሰ ወ ኡ ኡ ዲ አብ ሰ
አንተ አገር ዞር በል ያናገር ልይበት ያን አገር ሲበት ትዝ አለኝ ደረቱ ሽጉጥ የምልበት ሽጉጥ የምልበት አንተ አታላይ ሆነን እኔ ተታላይ አንቺ ተታላይ እንዲህ ሆኖ ፍቅር ይዘለቃል ወይ ምን አባት ያውቃለሁ ያዳፈንከው እሳት ከልቤ ውስጥ ያለው ከልቧ ውስጥ ያለው እስከ ዘላለሙ መቼ የሚጠፋ ነው ውሃ ማርከፍከፍ ነው።
እንገናኛለን አየየየ ልቤ አይቆርጥም ተስፋ አቤት አቤት ብደነዝዝ እንኳን ላላላላ ቆሜ ባንቀላፋ ሰ ሰ ሰ ሰ
ከፍራሹ ነው ወይ ወይስ ካልጋው ማነስ ወይስ ካልጋው ማረስ ያልተገናኘ ነው እስከ ዛሬ ድረስ ከቁንጫ ብዛት እህህ ወየ ጉድ ጉድ እስከ ወዲያኛው እስከ ወዲያኛው የናፈቁት ቢሞት የት ነው መገናኛው ሆስፒታል እንገናኛለን አየየየ ልቤ አይቆርጥም ተስፋ አቤት አቤት ብደነዝዝ እንኳን ላላላ ቆሜ ባንቀላፋ አየየየ እንደተለያየን የየየ መች እንቀራለን አዲስ አበባ ላይ እንገናኛለን merci merci thank you thank you for everything thank you